Hello? ሄሎ
ሄሎ አልገባኝም እኮ አልገባም እስካሁን ምን ይገባ አ ምኑ ነው ያልገባልህ?
አን- አንድ ሺህ ብር አንድ ጊዜ ስድስት መቶ አንድ ጊዜ ደግሞ አ፣ አራት መቶ
አስገብተህ ነው?
አዎ ወደ አዲ እንትን ወደ ቤ- ቤት ቤት ቤት አዎ ወደ ቤት ቤት ስታስገባ እሺ የ- አል- አልመጣኝም እኮ ቀን ሙሉ እየደ- እየደወልክ እየደወልክ አሁን ይገባ አሁን ይገባ የ- የቻፓ system fail አድርጎ ነው። እሺ እየሰሩ ነው። አሁን approve ማድረግ ጀምረዋል። ትንሽ ጠብቃቸው። እሺ ኧረ ቀን ሙሉ የስንት ሰው ተመልሰው ኧረ በቃ በአንድ በአንድ አንድ የተለየ በአንድ አንድ የተለየ ወሬ ታወራላችሁ። አሁን አንድ ደቂቃ ጠብቅ እያሉ አ ኧረ እኮ አንድ- አንዴ ቆይ እኮ አንዴ ቆይ ላስረዳካ። ስማኝ እሺ ስልኩን እዚህና አስገቢ።
ዛሬ ማለት ነው የስ- የቻፓ system fail አድርጓል እና አንድ ሺህ ምናምን text ነው ያለው እኛ ጋር ራሱ ማለት ነው። ያንን አንድ ሺህ ምናምን text ስንልክላቸው በተርታ ነው እያስገቡ ያሉት። ስለዚህ ያው ስንት ጊዜ እንትን በቴሌግራም ላክ። አሁን ይገ- ይገባል ይገባል ስንት ይላክ ሰዓት ስንልክላቸው ከአንተ በፊት ደግሞ የቀደሙ ያስ- የላኩልን ብዙ customer ኦች ስለነበሩ በላክንላቸው መሰረት ነው በደረጃ አሁን ምን ብሎ ነበር? አሁን ምን ብሎ ነበር? አንድ ደቂቃ ጠብቅ ይገባል ብሎ
እኮ አይገባም እኮ አላልኩህም አባ ይገባል